ይስጥልኝ። ዋሽንግተን ህክምና ማዕከል።
Hello ጤና ይስጥልኝ።
አቤት።
CT scan without contrast ለማሰራት ፈልገን ነበረ። Brain CT scan እሺ፣
Price ኣችሁ ለመጠየቅ ነበረ።
With ነው without?
Without ሁለት ሺ ሰባት መቶ ብር
እና በስንት ሰዓት ይደርሳል result ኡ?
ከሶስት ሰዓት እስከ አራት ሰዓት ባለው ጊዜ ይደርሳል። በሲዲ ወዲያው ይሰጡታል። ግን ከሶስት ሰዓት እስከ አራት ሰዓት ባለው ጊዜ ደግሞ አ
እ፣ ንባቡ ይመጣሉታል ማለት ነው።
እሺ እና ትመጡልናላችሁ? ዘውዲቱ emergency ነበረን።
እሺ እ፣ በዚህ ስልክ ይደውሉ።
አዎ በዚህ ስልክ ደውሉልን።
ማን ልበል ስም?
እጹብ ድንቅ።
እሺ፣ አሁን ይደውሉልዎታል።
እሺ እሺ።
ዘውዲቱን ያሉት?
አዎ ዘውዲቱ emergency።
እሺ፣ እሺ።
እሺ እሺ። አሜን።